hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ We Plus ነበር የደወልኩት።
ከማ ከ We Plus Solution
እሺ፣
ባለፈው app ላይ ተመዝግባችሁ ነበር አይደለ? We Plus Solution okay። yeah ያው ልክ ነው።
yeah እንዴት yeah፣ ነህ?
ሰላም ነው አይደል?
እግዚአብሔር ይመስገን።
አሁን የተመዘገቡትን active እያደረግን ስለሆነ
እ፣ system ላይ የሚሞላ አንዳንድ ነገር ልጠይቃችሁ ነበር የደወልኩት።
አንድ ጊዜ customer ስለያዝኩኝ
ምን ስራ customer ይዣለሁ።
okay።
ትንሽ ቆይቶ ደውዬ መልሼ ልደውል?
አዎ፣ አንድ ሰላሳ ደቂቃ አርባ እሺ